ዴስቲቪች ሄሎ ሄሎ ዴስክ ቤች አዎ ዴስቲቪች ነው የምለው።
እንትን ባላንስ እንትን ብሎ መሰለኝ እንትን እያለ ነው። ከዚህ በላይ መቁረጣችሁንም እያለ ነው።
ከዚህ በላይ መቁረጥ አችልም አዎ
ማለት ቲኬት ለመቁረጥ ስትል ነው።
አዎ ሊሚቱ እስከ ስንት ነው እንዴ?
ሊሚት አለ። ዊዶ ወጪ እያረክ ነው ጋር አዎ፣ አላረኩም። ሊሚቱ እስከ ስንት ነው
እ መቶ ሺህ ብር
አደለ? እና ታዲያ ገ- እስኪ ሞ- በሳምንት ማለት ነው።
በሳምንት አዎ በቀን እንጂ በቀን አንድ በቀን ኬሸር- ሀምሳ ሺህ አንድ ከ- አንድ ኬሸር እና ወይ- ትንሽ ነው ትንሽ እ- ነው እ?
ብሩ- ብሩ ትንሽ ነው ያለው ግን ከዚህ በላይ መቆጣችሁ ምናምን እያለ ነው።
ከዚህ በላይ መቁረጣችንም እኮ ቲኬ- ቲኬት withdraw ነው። እስኪ screenshot አድርገህ ትልክልኛለህ ቴሌግራም እስኪ ላይ አዎ፣ እሺ አንዴ ቁረጥና screenshot አድርጌላት እስኪ እ?